ጨርሻለሁ። እኔ ሁለት ስም ቀረኝ።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት እሺ እ information ለመስጠት ነው የደወልነው። ቺፕቺፕ app ን እ update አድርገዋል?
application ኑ አዎ።
አላረኩትም።
እሺ ስለዚህ ቺፕ ቺፕ social ይበሉና እዛ ላይ ከ App Store ወይም ከ Play Store እ ያወርዱና update ያደርጉት። update ካደረጉት በኋላ እ አሁን አዲስ ያመጣነው gift አለ። ምንድን ነው እርሱ admin ሲሆኑ ወይም create ሲያደርጉ እ እ ከሁለት መቶ ብር በታች የሆነ product order ካደረጉ ለእርሶ እ gift አለዎት ማለት ነው። ስለዚህ order ያድርጉ። እ ሌላው ደግሞ የቴሌግራም ቻናላችንን ቺፕቺፕ ይበሉና እዛ ላይ ጆይን አድርገው ሜቢ አፑን ቢካሎት ሚኒ አፕ ላይ ኦርደር ማድረግ ይችላሉ።
እሺ አሁን ደግሞ ያው የሷል እስከ ስድስት ሰው ብቻ ነው የሚያስፈቀው።
እ?
ስድስት ሰው ብቻ ነው የሚያስፈቀው። ስለቀነ ኦርደር ያድርጉ።
እሺ እሺ